ሄሎ ሄሎ ጤና ይስጥልኝ።
ደህና ዋልሽ? እንዴት መስታወት ይስጥልን። እንትን እስኪ ስለ ቤቱ ያለው መረጃ ልትነግሪኝ ፈልጌ ነበር ይቻላል
እ ይቻላል ይቻላል። ከስቱዲዮ ጀምሮ እሺ።
እስከ ባለ አራት መኝታ ድረስ እ?
አለ። ወይ ከስቱዲዮ ጀምሮ
ከመጀ- ከመቼም ጀምሮ ከስቱዲዮ ማለት እ, እ ቤቶቹ ማለት ነው። ከስቱዲዮ ጀምሮ እስከ ባለ አራት መኝታ ድረስ አለ።
እ ወደ ዘጠኝ የሚሆኑ እ, site ኦች አሉ። ከሶስት መቶ ሺህ ብር ጅምር ቅድመ ክፍያ ናቸው ጀምሮ- ወይስ
አዎ የ- በጅምር ላይ ያለቀ አለ?
ሙሉ ለሙሉ ያለቀ ሳይሆን ለማለቅ የተቃ- የተቃረበ አለ።
እ?
ሙሉ ለሙሉ ያለቀ ሳይሆን ለማረቅ ለማለቅ የተቃረበ ነው ያለን።
እ እሺ እንዴት ነው ታዲያ?
አዎ ያው ስላሉት ነገሮች detail ለመነጋገር እ፣ እ፣ office ላይ ከሽያጭ ሰራተኞች ጋር ቀጠሮ ልይዝልዎት እችላለሁ። የት አካባቢ ነው እርስዎ?
አዲስ አበባ ነኝ እኔ።
እሺ ቦሌ ገርጂና ልደታ office አለን። የት ያለ የት አልሽኝ?
ቦታ? ቦሌ ገርጂ ልደታ።
ድምፅሽ ይቆራረጣል ወይ?
እሺ ቆይ እ